hello ስለማከር ወዬ፣ እንዴት ነህ ጋሻውዬ?
እንደምን ሳል ሰላም ነው?
ሰላም ነው አለሁልህ። አለን አለን፣ ሁሉ ሰላም፣ ሁሉ ሰላም፣
ሁሉ ሰላም ሰላም። ስራ እንዴት ነው?
ስራ ቆንጆ ነው። ምንም አይልም።
ምንም አይልም። ትንሽ ቀዝቀዝ ብሏል፣ ትንሻ
ቀዝቀዝ ብሏል። ይስተካከላል ኢንሻአላህ።
ታከላል። እሺ፣ እንዴት ነህ? ሰውየው ሄደ አይደለ? ወሰደው ትኬቱ?
ትኬቱን ወስጃለሁ አለኝ። እንደውይለት okay። አሁን ሁለተኛ ትኬት ነው አይደል? ከባለፈው ጋር አዎ፣ አዎ፣ እኮ ደውልላትና ለም- ነግረሃታል እንደሚመጣ ነግሬያታለሁ።
እኮ ደውልላትና ባለፈውም ትኬት አለ አይደል? ሌላከው አዎ፣ አዎ፣ አዎ፣ የአሁኑም አለ እና እንዴት ነው ኮሚሽኑ በላት። ስራ አይደለ?
እውነት ነው፣ እውነት ነው።
ስራ እኮ ነው። ስራ ስራ ስለሆነ እስቲ አዎ።
እሷም እየተጠቀመች ነው።
አዎ፣ እና በምንድን ነው percent ቱ? ሌላም ሰዎች አሉ ምልካቸው። የዚህኛው እንዴት ነው የምትይዥልኝ? account ልላክ ወይ በላት።
እሺ፣ በቃ እደውልላታለሁ።
አዎ ደውልላትና ሌላም ትኬቶች ስላሉ የባለፈውንም የአሁኑንም ትላክልን። ከዛ እኔ እናንተ ደግሞ እንካፈለዋለን።
እሺ፣ እሺ፣ ችግር የለውም።
ደውልላትና ደውልልኝ።
እሺ፣ ስራ ስራ ነው እኮ ይሄ ምንም እንትን የሚል ነገር አዎ፣ አይደለም።
አዎ። አይ እኔ እናንተ ስላወራችሁ ያው አንቺ እንትን ትያታለሽ ብዬ ነበር። ችግር የለውም፣ እኔ እደውልላታለሁ።
ችግር የለውም አዋራት።
እሺ፣ ከደበረህ ደግሞ እኔ ላዋራልህ።
ኧረ ችግር የለውም።
ስራ አይደል እንዴ?
እውነት ነው፣ እደውልላታለሁ።
አዎ። በተረፈ ደህና ነህ?
ደህና ነኝ። አንቺ ደህና ነሽ?
እኔ በጣም ደህና ነኝ። እመጣለሁ ሰሞኑን።
ችግር የለውም። ኧረ
እሺ ጋሻውዬ፣ ደሞዝህም እየደረሰ ነው።
እውነት ነው፣ እውነት ነው።
እሺ እሺ count down ላይ ነን፣ እ count down ላይ ነን አልኩሽ።
አዎ እሺ።
እሺ፣ መልካም ሰላም ቀን።
ነሽ?
ቻው bye።
እሺ፣ እሺ ቻው